መገናኛ ደስ ቤት
ደስ ቤት ላይ ጫወት ነበር ላይ
እሺ
እና እኮ
ምናልከኝ ድምፅ ይዋረጣል በጣም
የቆየ እንትን ነው። ከቤት ቤት ወደ ቴሌብር
እሺ ድምፅ ግን በደንብ ይሰማኝ። ከቤስት ቤት ወደ ቴሌብር ውጅዶ አድርጌ ነው ያልከኝ? ከቤስት ቤት ወደ ቴሌብር ውጅዶ አድርጌ ነው ያልከኝ?
withdraw አድርጌ እሺ
ያው እስካሁን እንትን አላለልኝ።
መቼ ነበር ያደረገው?
ሀያ አንድ በሀያ አንድ አስራ አንደኛ ወር ሁለት ሺህ ሀያ ሶስት በሀያ አንድ ከዚህ እስካሁን በፊት ይኸው- አልደወልክልንም? ቆየ እኮ በጣም። እሺ፣ ከዚህ በፊት አልደወልክልንም?
አልደወልኩም። ይኸው እስካሁን ግራ ቢገባኝ አሁን ዝም ብዬ እያየሁ እያለ የሆነ message የሚመስለው ስነካው እ፣ የሚደውል ምናምን ነገር አገኘሁኝና ደወልኩኝ። አሁን
እሺ፣ አንዴ check እያደረኩ በስንተኛ ነው ያልከኝ?
ሀ- ሀ- ሀያ አንድ እሺ፣
አስራ አንደኛ ወር ሁለት ሺህ ሀያ ሶስት
መቶ ብር ነው አይደለ?
አዎ መቶ ብር pending በ voucher- ነው የሚለው በቫውቸር እ?
ነው ያወጣው። በ voucher ነው ያወጣው። እሺ፣ እኮ እንዴት ነው ታዲያ የምት- እሺ። ቴሌግራም account ኣችን አለ አይደለ? የኛ best እ እ በ voucher ወጪውን እንዴት ነው መልሰው ብለህ ላክልና step ኦቹን ልክልሃለሁ።
ወይ እንትን አታደርግልኝም? እ፣ መ- ወደ ጨዋታው መመለስ አትችልም? ወደ ጨዋታው ቴሌግራም ያናግረንና በ voucher ወጪውን እንዴት ነው መልሰው ብለህ እኛ step ኦችን ልክልሃለን፣ እንዴት ብር ወደ account እንደምትመልሰው ቴሌግራም እ፣ ታዲያ እንትኑን እኮ አልመጣ ብሎኝ ነው። best bet ብዬ search ላድርገው።
አይ አሁን ምነግርህ ቁጥር ያዘውና save አድርገው ዜሮ ዘጠኝ ዜሮ ሶስት ቆይ እሺ፣ ቆይ ልጻፍ። እሺ ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ እሱ ላይ text አድርግና step ኦችን ልክልሃለን። እሺ
እሺ፣ እሺ፣ እሺ።
መልካም ምሽት።
ቴንክ ዩ። እሺ